ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ለመቤቴ ለድንግል ማርያም ስላማለደችኝ ምን እከፍላታለሁ? ለመቤቴ ለድንግል ማርያም ስላማለደችኝ ምን እከፍላታለሁ? ላመስግናት እንጂ ላመስግናት እንጂ ሌላ ምን እላለሁ? ላመስግናት እንጂ ላመስግናት እንጂ ሌላ ምን እላለሁ? እህ ላመስግናት እንጂ ላመስግናት እንጂ ሌላ ምን እላለሁ? ላመስግናት እንጂ ላመስግናት እንጂ ሌላ ምን እላለሁ?